hello
አቤት ጤና ይስጥልኝ።
አብሮ ይስጥልን።
መለስ ነው መለስ ነው።
ለጥያቄ ነበረና በዚሁ ል- መልስ ለመመለስ ፈልጌ
ጥያቄና መልስ እዛ ስልኩ ላይ ነው ያለው።
ነው።
አዎ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መ- መረጃ እንዲመጣል
ኮከብ ዘጠኝ ሰማንያ አምስት
እሺ፣ እሺ፣ እሺ መልካም ጊዜ
እሺ።
ባይ።